tele bir açı Tele Tele bir- bir makarna, hawashi makarna.
Hello.
hele
Halay tolay lacada cunay lacada isha.
Hello.
Tuubiya Hello.
kutuba cunay.
ሰላም ቤተሰቤት ምን ነበር?
እንትን ማታ እንትን ቴሌ ብር ላይ ጌም ማለት ነው እሺ
አስራ አንድ ሺህ ብር እንትን ብሎን በኩልን ነበር ማለት ነው ዊዝድሮ አድርገህ ነው?
እ?
ዊዝድሮ አድርገህ ነው?
አዎ አዎ።
እሺ አንዴ ጠብቀኝ አንዴ።
እሺ ኮቤት ሆንኩ
Labiya furta kun iyo shan kun lix kun. Tuubiya ali u saraacin.
ለብይም Labiya furta kun ma ma daara inta waxba.
ሄሎ
ሄሎ
ሰላም withdraw አዘህ ነው
አዎ አዎ አስራ አርባ አንድ ሺህ ስድስት መቶ ብር ነው እሺ ንገረኝ የ Best Bet ስልክ ቁጥር ቁጥሩ ስልክ ቁጥሩን አዎ
ዜሮ ዘጠኝ እሺ
አስራ አምስት አስራ አምስት
አስራ ሁለት አስራ ሁለት
ስልሳ አንድ ስልሳ አንድ
Sagaashan kale.
ሰጋል ሸን ይሰጋል ስልሳ አንድ እሺ ዘጠና ስድስት ዘጠና ዘጠኝ
ዘጠና ዘጠኝ አ ዜሮ ዘጠኝ አስራ አምስት አስራ ሁለት ስልሳ አንድ ዘጠና ዘጠኝ ዜሮ ዘጠኝ አስራ አምስት እሺ
አስራ አንድ
አስራ አንድ ነው አ አስራ አንድ ነው አማይ አስራ ሁለት ነው
አስራ ሁለት ስልሳ አንድ ስልሳ ዘጠና ዘጠኝ ዘጠና ዘጠኝ አ
Koy koy koy.
ትክክለኛ ስልክ ቁጥር አለም ድጋሚ ንገረኝ እስኪ ዜሮ ዘጠኝ እሺ፣ እሺ ቆይ ልንገርህ እሺ
ዜሮ ዘጠኝ እሺ አስራ አምስት እሺ
አስራ ሁለት እሺ ዘጠና ዘጠኝ እሺ ስልሳ አንድ
አርባ አንድ ሺህ ብር ነው ያልከኝ
አ አርባ አንድ ሺ ስድስት መቶ
አርባ አንድ ሺህ ስድስት መቶ አ
እየቆራረጥክ ነው ያዘዝከው አይደለ አ እየቆራረጥክ ነው ያዘዝከው አይደለ በአንድ ላይ አይደለም አ እስክሚል
Laba jeer bitraay.
laba ሁለት ጊዜ ነው
አ፣ ሁለት ጊዜ አይደለም ብዙ ጊዜ ነው ያዘዝከው
ብዙ ለ- ስድስት ጊዜ ነው የታዘዘው ስድስት ጊዜ ነው አ?
አዎ ስድስት ጊዜ እሺ
እሺ check እያደረኩት ነው ትንሽ ጠብቀኝ
Dan taadiyo kuleeyahay. Waxa taadiyo.
ሰላሳ ሺህ ብር አሸንፈ ነው Sizzling Place
አ ሰላሳ ሺህ ብር አሸንፈ ነው Sizzling Place
አይ እሺ ዜሮ ዘጠኝ አስራ አምስት አስራ ሁለት ዘጠና ዘጠኝ ስልሳ አንድ ወደዛ የቴሌ ብር ስልክ ቁጥር ነው አይደለ አ
እሺ ሁሉም ገብተውልሃል አሁን። እሺ
እሺ እሺ እሺ መልካም ቀን።
እሺ